ሰላም ጤና ይስጥልን ቤስት ቤት
sir እንትን አሁን balance deposit አርግቼ አልገባልኝም። ምንድን ነው?
እሺ ያው ልክ ነህ። እያስቸገረ ነበር ትንሽ ሲቢ ብር ላክልን deposit message ኡን ቴሌግራም ላይ እ ቴሌግራም ላይ deposit message ኡን እና የቤስት ቤት ቁጥርህን ላክልን
እሺ በዚሁ ቁጥር ነው ወይስ ቤጃ አላችሁ? በዛው በቴሌግራም ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰላሳ ሰባት አርባ ሰባት ሰባት አርባ ሰባት እሺ እሺ፣ እሺ፣ እዛ ላይ ላክልን። እሺ deposit message ኡን የቤስት ቤት ቁጥር እሺ እሺ።
እሺ እሺ